ንገሩት እንዳያስቸግረኝ።
ጤና ይስጥልን። አብሮ ይስጥልን።
ብርቱካን ሬስቶራንት ነው ደንበኛችን።
አዎ ከቢጃ የጥሪ ማዕከል የምንደውለው
አቤት።
የቢጅ- የቢጃ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ደርሶታል?
አላየሁትም።
እሺ ንገረው። ተያዙ
ያዝ ሸጡ ሀምሳ
ያዝ ሀምሳ ዘጠና ዘጠኝ
ዘጠና ዘጠኝ ሰላሳ ስምንት ዜሮ አምስት ሰላሳ ስምንት ዜሮ አምስት ዜሮ አምስት አዎ ሀምሳ ዘጠና ዘጠኝ ሰላሳ ስምንት ዜሮ አምስት ዜሮ አምስት እሺ ለማሳወቅ ነው። መልካም ምሽት ደንበኛችን።